ሄሎ
ሄሎ፣ አይሰማም?
ሄሎ ሄሎ፣ አይሰማም ወይ?
ይሰማል ይሰማል።
በቃ ምግብ ቤት መልሰው እሺ፣ order ኡን ግን የምትመልሰው እስኪ ነው።
የምን እስኪ ነው እንዴ? ሶስት ሰዓት ሆናል እኮ በሶስት ሰዓት እንዴት ነው እስኪ ይዘጋል እኮ።
አይ እስኪ ነው የሚመለሰው። ቢጂስ አይመለስም order ኡ በቃ እስኪ ይዘጋል። ሶስት ሰዓት ሆኗል። ሁለት ሰዓት ነው የሚዘጉት። እስኪ እሱ ቢሆንም ቢጂስ አይቀምጥም order ኡ።
እሺ ምን ላድርገው? እሺ አይ እስኪ ይዘጋል ነው ማለት እኔ እስኪ መሄድ ሳይሆን እስኪ ይዘጋል። ሁለት ሰዓት ነው የሚዘጉት።
እርግጠኛ ነህ እንደ እንደዘጉ አሁን order ኡን?
አ- አዎ እርግጠኛ ነኝ እንዴ? ለምን በ- በሁለት ቢጂስ አውጣው ወይ ነገም ቢሆን ይመለሳል እንጂ ቢጂስ አይቀመጥም order። ለዛ ነው።
እኔ cancel እኮ cancel አድርጎት ይቀመጥ ችግር የለም። እኔ ጋር ጠዋት እመልሰዋለሁ።
እሺ እንደዛም ይቻላል
cancel አድርጉት፣ order ኡን cancel አድርጉት።
እኮ እሺ፣ መጀመሪያ አውጣው order ኡን። እሺ cancel ይሆንልሃል።
ይዤው ነው ያለሁት። እንትን አላልኩም።
በቃ እሺ፣ እሺ፣ እሺ።
አይ